ሌላው ሄሎ
መሰረት ላይ አድርገው ወይ ሳ እ እ
ሌላው መሰረት ላይ መልስ አዘዘ።
እሺ አሁን አይደ አሁን አሳውቂያቸው ነበር አደጋ ደርሶብኝ ምናምን ብዬ እንዴት ሆነ ብዬ ጠይቅ ደወሉ አደጋ ደርሶብኝ ብዬ ስምህ ማን ነው?
ስሜ ጸጋዬ
ጸጋዬ ለማን አሳወቅ?
እ ስሟን እንኳን አልነገ አላስኩትም አጋጣሚ ሆኖ አልተሰማኝም ሲቆራረጥ ጸጋዬ ያናገረው ሰው አለ? ጸጋዬ ያናገረው ሰው አለ? አዎ ችግር ደርሶብኛል። order number ኡን እስኪ ንገረኝ ጸጋዬ።
order number ኡ እንዴት አድርጌ ልንገርሽ ስልኩ ፈሷል ምናምን ብዬ ነግራቸው ነበር አሁን እሺ እንትን ምግብ ቤቱ ከየት ነበረ?
በርገር ቤዝ ካሳንቺስ
ካሳንቺስ በርገር ቤዝ።
አ
የ customer ስልኩን ታስታውሰዋለህ?
አላስታውሰውም
ስልክ ተሰብሮ ፈሷልኝ አላስታውሰውም። ከበርገር ቤዝ እኮ የያዝከው order የለም ማጣ ነው። ለዛ ነው። እሺ
እንዴት ላድርግ ታዲያ እሺ
ቆይ እስኪ አንዴ ቆይ አንዴ ጠብቀኝ ጸጋ። እሺ
እሺ
ቆይ እሺ አንዴ ጠብቀኝ። እሺ
እሺ እሺ
የእሱን ስልክ ያንተን የራስን ስልክ እስኪ ንገረኝ።
የኔ አራ
ምግቡን አውጥተዋል?
አውጥቼዋለሁ አዎ ይዤ እየሄድኩ እኮ ነው አደጋ የደረሰ
okay ምግቡን አውጥቼ እየሄድኩ ነው የነበረው። ግን ደህና ነው አንተ?
እኔ ደህና ነኝ አዎ
እ፣ እሺ ስልክህን እስኪ ንገረኝ አንተን።
አርባ
አርባ ሰባ ሰባት
ዜሮ ዘጠኝ አርባ
ሰባ ሰባት
ሰባ ሰባት ሰባ አንድ
ሰባ አንድ ሰማንያ
ሰባ ሰባት ሰባ አንድ ሰማንያ ሰማንያ አዎ አዎ እስኪ አንዴ ጠብቀን እሺ።
እሺ
ምግቡ ተበላሽቷል ወይስ
አዎ ያ- ያ- የእናንተ አይነት ቦርሳ አይደለም ያዝኩት። አጋጣሚ ትንሽ ዝናብ እንትን ብሎታል። እ፣ ያን ያህል ግን አልተበላሸም፣ የሚደርስ ነው።
ተ-
hello